Hello ፍቅር ምን አረግሽልኝ? ዜሮ ሰባት ሀያ ሶስት ቆይ አንዴ እ ታይም በርገራ ዜሮ ሰባት ሀያ ሶስት አስተላልፍ ይልሃለሁ።
Okay እሺ።
ምንድን ነው ምግብ ቤት አልደረሰም አይደል ያልከኝ?
No ምግብ ቤት አልደረስም ሳይሆን cancel order መሰለኝ customer ስልክ ስለማይሰራ እና እኔ ወጥቻለሁ። ያው እንትን አላለም።
Okay cancel ወደ ቤት እየሄድኩ ነው።
መልሷል ብያለሁ እኔ። የቅድም order ነው አይደለ ይሄ?
አዎ እኔ መልሼ ወደ ቤት እየሄድኩ ነው። መንገድ ላይ ነኝ ያለሁት። አይ እኔ ኦል- እንትን ላይ ስላልወጣ ነው የራሴ እንትን ላይ።
ገባኝ እኮ rider cancel ላይ።
ይልልሃል። እሺ በቃ ጥሩ እሺ፣ እሺ፣ እሺ፣ እሺ።
ምን